ቴሌ መረጃ ማቅረብ አብዙ
ሄሎ ሄሎ ሄሎ ጤና ይስጥልን።
ኦይ፣ አብሮ ይስጥል። እንዴት ነበር?
ሰላም ነን፣ እግዚአብሔር ይመስገን። እንዴት ኖት?
አለን። ስልክን እ፣ ከቲክታክ ነበር ያገኘሁት እሺ።
እ፣ ቅናሽ ትኬት ምናምን ስትፈልጉ በሚለው ነገር አይቼ ነበር።
አዎ ይቻላል። አዎ የማንኛውንም እ፣ airline በረራ እናይሎታለን።
okay፣ ቻይና ነበር እ፣ የፈለግኩት እ፣ በዚህ ከመስከረም ሁለት እስከ አምስት ስድስት ባለው ውስጥ እ፣ ማግኘት ስላለች ልታደርግልኝ ትችላለህ?
መስከረም አምስት
ከመስከረም እስከ አምስት ባለው ውስጥ ቅናሽ discount ካለ መመለሻው በሳምንት አድርገውና
እሺ፣ Se- September አስራ አምስት ሂደው እ፣ መስከረም እ፣
በእኛ በእኛ መስከረም ሁለት እስከ አምስት ባለው ሄጄ በ- በሳምንቱ ሴፕቴምበር ለመመለስ አ አ አንድ ሳምንት ነው እዛ የሚቆዩት ማለት ነው።
አ
እሺ፣ ሰዎች በአስራ አምስት ሂደው በሀያ ሁለት ቼክ ላግሎች የት ነው የት እ?
ነበር የሚሄድ የት ነበር የሚሄድ?
ጓ- ይቅርታ ጓንጆ ጓንጆ
ጓንጁ ቻይና። እሺ አ
እሺ፣ እያየሁለት ነው። እሺ፣ አንድ ደቂቃ ይጠብቁኝ። አ- ለአንድ ሰው ነው
ሁለት ሰው ነን።
ሁለት ሁለት አይደል?
አ ሁለት ሁለት ኬት ማለት ሄሎ ወዬ ወዬ
እሺ እሺ እ፣ እሺ እንትን ነው ይቅርታ፣ የፓስፖርቶት የኢትዮጵያ ነው ኢትዮጵያዊ ኖት?
ኢትዮጵያ የኢትዮጵያ ፓስፖርት hello አዎ የኢትዮጵያ ፓስፖርት ነው እያየሁሎት አባቴ።
አንድ ደቂቃ ይጠብቁኝ።
እሺ እሺ በየትኛውም airlines ቢሆን ችግር የለውም discount አለው።
እሺ እያየሁሎት ነው። እሺ፣ አንድ ደቂቃ ይጠብቁኝ።
እሺ አመስመር
እ፣ ወይስ እ፣ ትራንዚት ያለው ምን አሉኝ? ሌላ
hello he- hello ይቅርታ፣ ወይ ወይ እያየሁሎት እያየሁሎት አንድ ደቂቃ ብቻ አለው አለው እሺ መስመር ላይ አለ።
ሄሎ እኛ ወዬ።
ወንዝ እንደ እንደ ውሎት ትንሽ ተምሳስ እ፣ ትንሽ ተምሳስቸግረን ይቻ- ነው።
ይቻላል አይቼ ማ ኦ- መሰለኝ ውሎት።
ይቻላል። ኦፊስ ካለ ደግሞ በአካል መጥቼ ማግኘትም እችላለሁ። ኦፊስ ካላችሁ
አ- አለን ኦ ኦፊስ ግን ያው ይሄ ኮል ሴንተር ስለሆነ እርስዎ እዚህ ድረስ መምጣት አይጠበቅቦትም። እርስዎ በቃ ሳያውቁ እሺ።
የሚለኩት እዚሁ እኔ መልሼ ይች- ልደውልዎትና መረጃውን ይች ልወስድ።
ይቻላል። እሺ
እሺ እሺ ስሞትም አንደበል ይቅርታ አማኑኤል አማኑኤል እሺ መልሼ እደውልዎታለሁ። እሺ ከአንድ አምስት ደቂቃ በኋላ እሺ እሺ ደውሉን። እናመሰግናለን። መልካም ጊዜ ይሁንልዎት።
እሺ thank እሺ